ጤና ይስጥልኝ አሪፍ ነኝ። ማህሌት ነኝ። በአኮም ልርዳዎት?
ሰላም ነው። ደህና አደርሽ?
እግዚአብሔር ይመስገን።
ትናንት ወደ ቴሌብር ሰባ ብር deposit እንትን አሳልፌ ከብራቮ bet
እሺ message ም አልመጣኝም። ምን ይሆን ቴሌብር እምቢ ስላለ እስክይልኝ በ- በዚህ ስልክ ነው።
እሺ ሊቦ- withdraw ነበር የሞከሩት ከብራቮ ነው ለማውጣት የሞከሩት።
ከብራቮ ወደ ቴሌብር መልሼው ከዛ እሺ።
message ም አልመጣኝም።
እሺ እ ስሞን ይንገሩኝ። ቴሌብር ላይ ተስፋዬ የተመዘገበበት ተስፋዬ ወልዳይ ጌቱ
ተስፋዬ ወልዳይ ጌቱ እሺ ይቱ እሺ ለመኛችን በየሰጡን መረጃ መዝግበናል። አሁን የኛን የቴሌግራም ስልክ ቁጥር እንስጦትና እዛ ላይ screenshot ይላኩልን።
okay message ኡ አላሳየኝማ። ከእንትኑ አውጥቼ ነው ከብራቮ አውጥቼ ከብራቮ bet ላይ አዎ፣ አያሳ- አያሳየሽማ እንደተላለፈ
ቴሌብር ገና ስላልገባ የቴሌብር ላይ ደርሶት ይችላል። ከብራቮ okay።
ላይ ግን ከ transaction history ው ላይ ይሄንን ብር ለማውጣት እንደሞከሩ የሚያሳየውን በአሪፍ ፔይ በኩል መሆኑን የሚያሳየውን ይላኩልን።
እሺ እሺ እሺ ቁጥሩ ስልኩን እሺ ስልኩ እሺ።
ዜሮ እሺ ዘጠና ሁለት
እሺ አስራ ሶስት አስራ ሶስት እሺ ዜሮ አንድ
እሺ ሀምሳ አምስት
እሺ thank you እሺ እሺ ሌላ የምረዳዎት ነገር አለ?
በቃ thank you እሺ የለም።
እኛም ስለደወሉ እሺ።
አመሰግናለን። ተስተካክሎ እሺ።
እንዳለቀ እናሳውቀዎታለን። ሲልኩ ስምና ስልክ ቁጥርም አንድ ላይ ያስቀምጡልን።
እሺ እሺ